ይሄ ነው ሰላም
ቴድሮስ በሚል ስልክ ነው እቃ ዞነና ሌሎቹ መጥተው ድንች ቃሪያ አልመጣለትም። እ
ቁጥር ይኖርኛ ያዘዙበት ዜሮ ዘጠኝ አስራ ሁለት አራት
አስራ ሁለት
አራት ዘጠና ሰባት
ምን ምን ታሪ
እንትን በሽንኩርት ሽንኩርትና ካሩ መጥቷል። ቃሪያውና ድንቹ ነው የቀረበት።
ጭናሎት ማድረግ ይችላል እ ምን አልሽኝ? ሄሎ ምን አልሽኝ? ሄሎ